ጤና ይመስል
ሄሎ፣ ሄሎ፣
እሺ፣ አንበሴ ሰላም።
ሰላም ነው አለ።
deposit እምቢ ስላለኝ ሲዲ wallet ላይ እምቢ አለን wallet ኡ እና የት ሄጄ deposit ላድርግ? የእናንተ ቢሮ
የት ነው ያሉት እርስዎ?
እኔ መስቀል ፍላወር ጋር ነኝ።
መስቀል ፍላወር። OK፣ እስቲ መስመር ላይ ጠብቁኝ፣ check ላድርግ።
እና account ብልክ አልችልም።
ኦኬ፣ አይ ለእኛ መላክ አይችል ቤት ቤት ሱቅ መሄድ ይችላሉ፣ ግን እ?
ቤት ቤት ሱቅ ሄደው ነው እኮ ሱቅ የቱ ጋር ሂድሽ? ሰጠና ካዛንች ካዛንች ሴቶች አደባባይ አለ።
ሩ ሴቶች አደባባይ አድርጌ ሌላስ
ሌላ መስቀል ኮተቤ ፍሎር።
ኮተቤ ነው ያለው። አዎ ይርቆታል ይመስለኛል።
መስቀል ፍለወር ነኝ እያልኩሽ።
አዎ አይ በቃ ሁለት ቦታ ብቻ ስላለ ነው። እዚህ ሌላ ቦታ አዲስ አበባ የለም?
ማለት ነው። አዲስ አበባ አዎ፣ ሜክሲኮስ ሜክሲኮ የለንም። አዎ።
አሁን ካሳንቺስ እሄዳለሁ። አይደል?
እ ካሳንቺስ ምኑ ጋር ነው የምሄደው?
ካዛንች ሴቶች አደባባይ
ሴቶች ካሳንቺስ ጋር ሴቶች አደባባይ አለ እንዴ? ወዴት ነበር? በላይ ወደ ሲግናል የሚወስዱ አለ።
ሲግናል ይሄ ወደ- አዲሱ መንገድ መለስ ፋውንዴሽን ወደ ሲግናል አዎ፣ የሚወስዱ መለስ ጋር- ፋውንዴሽን አውቀዋለሁ። ከሱ እሱ ጋር አደባባይ አለች። አዎ
እሱን አለፍ ብሎ ያለው አደባባይ አለች። አዎ አዎ፣ መለስ እሱ ጋር ፋውንዴሽን።
ማለት ነው። አዎ ከአደባባይ አደባባይ ጋር ስደርስ ልደውል።
ከአደባባይ አዎ፣ ይቻላል። እሺ ወደ ውል ስላሉ እሺ፣ በቃ አሁን እሄዳለሁ። አይ መስቀል flower ስለሆነ ስለሄድኩ ነው።
እሺ እሺ